hello
order number ሀምሳ ሰባት ዜሮ ሰባት ያልከኝ ነው።
አዎ አሁን ደግሞ application ኑ ላይ ጠፋ ጭራሽ የለም hello order number ኡን በምን ላገኝልህ? አሁን order number ኡ የነገርከኝ ልክ አይደለም።
ሀምሳ ሰባት ዜሮ ሰባት የሚለው order ነበር ሀምሳ ሰባት ዜሮ ሰባት የሚባል order የለም። አሁን እና መጥቶ ነበር የ delivery ስልሳ ብር ነው የሚለው አንድ normal ሸዋርማ ከሲጋ ከ My Chicken ነው የሚል ማለት ነው
እስኪ ቆይ፣ ከ- ከማ
ከማይቺክን ከዛ ስደውላቸው አልደወሉኝም አሉኝ ከዛ በኋላ ከስተመሯ ከዛ እንትን አሉ ከስተመሯ ስልኳ ነበረች ስደውል ደግሞ እንትን አለች ከዛ አሁን ጠፍቷል ስልክ የለም ጭራሽ
እስኪ ቆይ፣ እሺ በስምህ ካገኘሁት አስታውሰን ነው ያልከኝ።
አሁን ካንስል ማረም ጭራሽ ሊኬሽን ላይም የለም ጠፍ ጭራሽ ከና እኮ ነው፣ እሺ